ሌላ
ወይ ሰላም ነው። ማሊባል አዎ፣ ማሊባ ፖሊስ ነው።
መኪና ፈልጌ ነበረ ባንክ የሚያያዝ
ምን አይነት መኪና?
እ፣ ቪትስ ወይ ደግሞ compact manual ነገር ካለ
ይኖር ነው።
እ cash እስከ ስንት ከፍለው ነው?
cash በቃ እስከ አንድ ወይ በቃ አን- አንድ ሚሊዮን ብር ካለ አንድ ሚሊዮን ከፍለውን
እ አንድ ሚሊዮን ከፍለውን
አዎ አንድ ሚሊዮን ከፍዬ ከዛ ሌላው ካ- ባንክ ባንክ ይችላሉ እም። እሺ ምን አለ ይችላሉ እናገኝለታለን።
ምን አለ እስከ ስንት ሞዴል
ሞዴል ችግር የለውም። ወደ compact ከሆነ ያው ከሁለት ሺ ስድስት በላይ ቢሆን ጥሩ ነው። ቪትስ ከሆነ ደግሞ ከሁለት ሺ አንድም ሁለትም በላይ ቢሆን ከተገኘ
እሺ፣ ይሄ ነው ቁጥሮት።
አዎ አዎ በዚህ ነው ይሄ ነው።
በቃ እሺ፣ ነገ አረጋግጬ ልደውልለት።
በቃ እሺ እሺ እሺ፣ በቃ ደውልለት።
ትልክልኛለሽ ፎቶ ምናምን?
አሁን እልክልዎታለሁ። እሺ እሺ እሺ እሺ